ምዕራፍ 11 እየ የሚሆኑ አገባቦች እየ የሚሆኑ አገባቦች ስምንት ናቸው። እርሳቸውም ለለ፣ እንዘ፣ እንተ፣ ዘዘ፣ በበ፣ ሀብሀበ፣ ከመከመ፣ አምጣነ ናቸው። ለለ በኃላፊ በትንቢት የተጸወ ስም ሲቀር በብትን ሰዋስ ሁሉ ይገባል። ከዕለት እስከ ዓመት ባሉ ጊዜያት ይገባል። በኃላፊ ሲገባ ለለ ጸፋ ሌሊት ለለ ጸፋ ሌሊት ወለለ መስየ መዓልት ተሰብሐ እግዚአብሔር በአፈ ኩሉ ፍጥረት ሌቱ እየነጋ ቀኑ እየመሸ እግዚአብሔር በፍጥረት ሁሉ አፍ ተመሰገነ። ለለ ሞተ ጊዮርጊስ ሰለስተ ጊዜያት ተንሳ ጊዮርጊስ ሶስት ጊዜ እየሞተ ተነሳ። በትንቢት ሲገባ ለለ ይጸብህ ሌሊት ወለለ ይመሲ መዓልት መዓልተ ወለለ ይመሲ መዓልት ይሴባ እግዚአብሔር በአፈ ኩሉ ፍጥረት ሌቱ እየነጋ ቀኑ እየመሸ እግዚአብሔር በፍጥረት ሁሉ አፍ ይመሰግናል። ለለ ይብሉ መላእክት ቅዱስ ቅዱስ ቅዱስ ይእምሩ ስላሴሆሙ ለስላሴ መላእክት ቅዱስ ቅዱስ ቅዱስ እያሉ የስላሴን ሶስትነታቸውን ያመለክታሉ። ወኮኑ ለለ ይሰምዑ ነገሮ ያፈድፍዱ ግዘፈ ነገሩን እየሰሙ ደንዳንነትን ያበዛሉ ሆኑ በል ያበዛሉ ሆኑ በል በዚህ በኃላፊ የገቡት በኃላፊ በትንቢት የገቡት በትንቢት እንዳላሰሩ እንዳሳሰሩ አስተውሉ። ነገር ግን በተገብሮ በኃላፊ ገብቶ በገባሪና በአስደራጊ በትንቢት ሲያሳስር ይገኛልና እንዳመጣጡ ፍታ። ይህም ስለተናገርኩ ይህም ለለ ተናገርኩ አወዩ በግፍ ባለው ይታያል። በብትን ሲገባ ኩሉ ሰብ ይሐውር ለለ ብሔሩ ሰው ሁሉ እያገሩ ይሄዳል። እሉ እሙንቱ አሰርቱ ወክሌቱ መሳፍንት ለለ ህዘቢሆሙ አስራ ሁለቱ መሳፍንት እየህዝባቸው እሊህ ናቸው። ለለ በዓል እየበዓሉ ለለ አሃዱ እያንዳንዱ አደው እስራኤል ለለ ነገድ በባህረ ኤርትራ እስራኤል እየሶስቱ ነገድ ባህረ ኤርትራን ተሻገሩ። ከዕለት እስከ ዓመት ባሉ ጊዜያት ሲገባ ለለ ዕለት ለለ ዕለቱ እየዕለት እየዕለቱ ለለ ሰዓት ለለ ሰዓቱ እየሰዓት እየሰዓቱ ለለ ወር ለለ ወርሁ እየወር እየወሩ ለለ ዓመት ለለ ዓመቱ እያመቱ እያመቱ ምዕረ ለለ ዓመት እያመቱ አንድ ጊዜ ለለ ዓመት ለለ ዓመቱ እያመቱ በማለቱ የመሰለውን ሁሉ ያሳያል። ለየወሩ ለየዓመቱን ተብሎ ይፈታል። እንዘ በትንቢት ብቻ ይገባል። ወበውእቱ መዋዕል በጻ ዮሐንስ መጥምቅ እንዘ ይሰብክ በገዳመ ይሁዳ በዚያ ዘመን ዮሐንስ መጥምቅ በይሁዳ ምድረ በዳ እየሰበከ ደረሰ። በከናፍሪሆሙ ያከብሩኒ ወበልቦሙ ውስተ ነዋሃ ይርህቁ እምኔ ወከንቶ ያመልኩኒ እንዘ የሚያህሩ ትምህርት ትምህርታተ ስርዓታተ ሰብ። በከንፈራቸው ያከብሩኛል፣ በልባቸው ግን ከኔ ብዙ ይርቃሉ፣ በከንቱም ያመልኩኛል። የውን የሰውን የሰውን ትምህርት ስርዓት እያስተማሩ በከንቱ የመሰለውን ሁሉ ያሳያል። እያስተማሩ በማለቱ የመሰለውን ሁሉ ያሳያል። እንተ ባህላፊ ብቻ ይገባል። ነፍስ ርህብት እንተ ጸግበት ተአኩተከ የተራበች ሰውነት እየጠገበች ታመሰግንሃለች። እንተ ጸብሃት ያበነ ምህረቶ እየለቱ ምህረትን ይስጠነ በማለቱ የመሰለውን ሁሉ ያሳያል። ዘዘ በዘ ዝርዝር ይገባል። ይህም ዘዘዚአሁ ዘዘዚአሁ በማለቱ ይታያል። ዘዘዚአሁ ዘዘዚአሁ ዘዘዚዚአሁ በማለቱ ይታያል። ዝብጠተ መሰንቆ ወንዚራ እለቦሙ ሰናየ ዜና ዘዘዚአሁ መልካም ዜና መልካም ዜማ ያላቸው በገናና መሰንቆ ዓመታት በየብቻው ነው። ለኩሉ እጽ ፍሬሁ ዘዘዚአሁ እንጨት ሁሉ ፍሬው በየብቻው ነው። ኩሉ እጽ ፍሬሁ አሎ በኤዶም ፍሬው እየራሱ የሆነ እንጨት ሁሉ በገነት አለ በማለቱ የመሰለውን ሁሉ ያሳያል። በበ የተጸወ ስም ሲቀር በብትን ሁሉ ይገባል። ከዕለት እስከ ዓመት ባሉ ጊዜያት ይዘረዝራል። ጊዜ ሞቱ ለገብረ ክርስቶስ ወረዱ መላእክት ማለም አለመ በበጾታ ሆሙ ማለም አለመ በበጾታ ሆሙ ገብረ ክርስቶስ በሞተ ጊዜ መላእክት በየወገናቸው ከሰማይ ወደ ምድር ወረዱ። ሁሉ ሰብ ያድር በሀብቱ ሰው ሁሉ በየሀብቱ ያድራል በማለቱ የመሰለውን ሁሉ ያሳያል። ጊዜያትን ሲዘረዝር በበዕለት በበዕለቱ በየቀን በየቀኑ በበሰዓት በበሰዓቱ በየሰዓት በየሰዓቱ ወይም በየጊዜው በበወር በበወርሁ በየወር በየወሩ በበዓመት በየዓመቱ በማለቱ የመሰለውን ሁሉ ያሳያል። ሀበሀበ ከመ ሲሲሁ ነው እንደገቡ በምዕራፍ ስምንት ክፍል አንድ ቁጥር ዘጠኝና አስር አምጣነ ሲገባ የሐምዮ ሰብ ለእግዚአብሔር አምጣነ ይሁቦ ሲሳዮ ወልብሶ ምግቡንና ልብሱን እየሰጠው ሰው እግዚአብሔርን ያማዋል። እየ የሚሆኑ አገባቦች ተፈጸሙ።